ጤና ይስጥልኝ ቤተሰቦች ቤቴ ነው የምንረዳው።
አሁን ድ- ተቋርጦብኝ ነበር እና ሰባት ሰዓት አልገባልኝ ነበር።
ምን አልከኝ?
እ፣ አሁን ደውዬ እያወራን ተቋርጦ ነበረ ስለ እሺ። ምን አክ- ከ West Bet account ወደ ባንክ account አልገባ ብሎኝ ስልክ ቁጥሬን የነገርኩሽ ነው።
እሺ፣ ስንት ብር ነው?
ዘጠኝ መቶ ሀምሳ ብር
እሺ፣ አንዴ አንዴ። እሺ። እሺ፣ ይሄ ነው ቤተሰቦች ስልክ
አይደለም ልንገርሽ፣ እም፣ ዜሮ ዘጠኝ ዜሮ ዜሮ ሰባ አምስት ዘጠኝ ዜሮ ዜሮ ሰባ አምስት አርባ ሁለት ሰላሳ አራት
መች ነበር ቀኑ?
ትላንት ሌሊት
እሺ፣ ወደ ንግድ ባንክ
አ- አባይ ባንክ
ስድስት ከሀምሳ እና ሶስት ከሀምሳ ነው ሶስት መቶ እና አዎ።
ስድስት ከሀምሳ አይደል?
አዎ እሺ፣ process ላይ ነው። ለቻፓ ስላሳወቅናቸው ይገባልሃል አሁን
ወይ ወደ እንትን ላይ መመለሳቸው Already process ላይ ስለሆነ መመለስ አይችልም።
Okay፣ እንደዚህ እኮ ያቆይ- አቆይተውብኝ ነበር መቼ ዕለትም
እም፣ አዎ፣ አይ ይገባል። ይሄ ስላሳወቅናቸው settle እያደረጉት ነው ይገባላቸዋል።
እሺ።
እሺ፣ መልካም ቀን።